hello ጤና ዶክተር የምንወርደው
እንትን coin coin ምን ነው የሚጠቅመው? በቴሌቪዥን
coin ኡ ጥያቄና መልስ እንዲወዳደሩበት ነው። ጥያቄና መልስን ተወዳድረው ሙሉ ለሙሉ ካገኙ ሌላ ተጨማሪ ስድስት ትኬት ለማግኘት ነው። ወይም ደግሞ coin ኡን ወደ ትኬት መቀየር ይችላሉ።
እህ
ትኬቱን ወደ coin coin ኡን ወደ ትኬት ቀይረው ወደ መውሰር ይችላሉ። coin ኡን ያገለግለው ለጥያቄና መልስ ነው።
እንዴት ነው የምጠቀመው? እሱን
ጥያቄና መልስ ይወዳደሩበታል። ወይም ደግሞ ወደ ትኬት መቀየርና እድሎትን መሞከር ይችላሉ።
እሺ፣ ወደ ትኬት እንዴት ነው የምቀይረው?
okay፣ በዚህ ቁጥር ነው።
አዎ፣ በዚህ ቁጥር እሺ፣ system ላይ ስለሚቀየር ቆይ ልቀይርልዎት። ከፈለጉ ግን ጥያቄና መልስን ይወዳደሩበትና ሁሉ ለሙሉ አስር ጥያቄ ከመለሱ ሌላ ደግሞ ይህን ይችላሉ።
ጥያቄና መልስ ለመወዳደር ቲኬት ያስፈልጋል አይደል?
አዎ፣ coin
እዛ እኔ አሁን ለጥያቄ መልስ ስሄድ ቲኬት የለም ይላል።
ምን አለ?
ቲኬት አንድ የለም።
ትኬት ነው የሚፈልጉት ለጥያቄና መልሱ።
አሁን እኔ coin ነው ያለኝ፣ coin አለኝ፣ አራት coin አለኝ። ወደ ቲኬት እንደሚቀየ እንደሚ